ሄሎ አቤት ጤና ይስጥልኝ
አልሰራም።
ምኑ ነው ያልሰራው?
የጨዋታም ስድስት ቁጥር
ስልኮትን ቆይ አንዴ እኔ እንትን ልበልልዎት መስመር ላይ ጠብቁኝ እ
ምን ትላለህ?
እ ጣፋጩ ነው
ሄሎ ቆይ አንዴ መስመር ላይ ጠብቁኝ ላቋርጥልዎ ስለሆነ ነው እሺ ከይቅርታ ጋር
እሺ
አንዴ አቋርጬልዎታለሁ ሄሎ
ሄሎ አቋርጬልዎታለሁ